አሎ ሄሎ ወይ በእናትህ ቅድም
ችግር የለውም የሆነ በእንትን አለብኝ ማዳ አለብኝ እና
ችግር የለውም እረዳለሁ ከባንክ መስሎኝ ነው ታውቃለህ ኧረ ከባንክ ምን ብ- እንትን ነው፣ ከአውራ ከሳፊ electrical ባጃጅ አውቄሻለሁ እንዴ አ፣ አ፣ እና ከዛ እደውልልሃለሁ ብዬ መልሼ busy ነኝ ጠፋ እኮ አንተ በዛው ስራ ጀምሬ በእናትህ በዛ አልነገርኩሽም ወደ ወላይታ አካባቢ ምናምን ብዬ አዎ አፈፍ አደረጉኝ ወሰዱት እኮ በእናትህ ኧረ ዝም በል በእውነት ከነውኑ አዎ ሞስት አራት መቶ ኩንታል ነው ወደ ሰባት መቶ ምናምን ሺህ ብር
እ፣ ከባድ ነው brother እንዴ በጣም አስነቀሉኝ እና ትንሽ ሰሞኑን ጥሩ አልነበርኩም
አይ ይከብዳል ይከብዳል አይ ነው በጣም በጣም አይ፣ አዎ ለዛ ነው ትንሽ አልተረጋጋሁም ነበር ለዛ ነው okay ኧረ ችግር አዲስ የለውም ነገር አለ እንዴ
አዲስ ነገር አለው አይደለ አዎ እስኪ ብቅ እላለሁ እመጣለሁ እደውልልሻለሁ እሺ ዋጋም እሱንማ ቅናሽ ምናምን እፈልገዋለሁ አዎ ዋጋም ቅናሽ ምናምን ስላደረግን አለ እና ሌላ አዎ በ electrical የሚሰሩ cycle ኦችም ስለገቡ
okay okay አዳዲስ ነገሮችን ያሉ እና
በጣም ጥሩ እስኪ እመጣለን እመጣለን እሺ ወንድምሽ እሺ